ሄሎ ሄሎ
ሄሎ፣ ሰላም ጤና ይስጥልን።
አቤት ሰላም ነው?
ሰላም ነው ትኬት አላበራም ብሎኝ
እሺ፣ cashier code ኡን ትነግረኛለህ?
አንድ ሺህ
ትኬት ኮዱን እ፣ አዎ፣ ቦታውን ትላለህ?
cashier code ኡን እ፣ አንድ ሺህ።
cashier code ኡን አዎ አንድ ሺህ እሺ፣
ሰማንያ አምስት አንድ
አርባ አንድ
አንድ ሺህ ሰማንያ አምስት
አርባ አንድ
ሶስት ነው። እሺ፣ ሶስት እልወስዳለሁ።
እሺ ሌላም አለኝ እስቲ አላበራም ማለት እሺ፣ ንገረኝ።
ዘጠና ሁለት
እሺ፣
ዘጠና ሁለት ሰላሳ አንድ እ
ሰላሳ አንድ እሺ፣
ዘጠና አራት እሺ፣ ስድስት
ዘጠና ሁለት ሰላሳ አንድ ዘጠና አራት ስድስት ነው።
አዎ አዎ እንደዛ መሰለኝ ቁጥሩ እንደዛ ነው
እሺ፣ ይህም ልውስድ
እ?
ልውስድ ነው። ሁለት ልውስዳለሁ።
ሁለት ነው አለ ሁለት ልውስዳለሁ። አዎ እሺ ሌላም አለኝ አንድ መቶ ሄሎ አንድ አንድ መቶ
አርባ ስምንት
አርባ
ስምንት
እ
ሰማንያ አራት ስድስት
መቶ አርባ ስምንት
መቶ አርባ ስምንት መርካቶ ሄ- ሄ- ቆይ አንዴ
ሄሎ
ሄሎ
አስር ዜሮ አራት
አስር ዜሮ አራት ነው።
ሰማንያ ዘጠኝ ቆይ አንዴ
እሺ
አስር ዜሮ አራት ሰማንያ ዘጠኝ ዘጠኝ አርባ ስድስት
አሁን ተሰስተ OK። ቆይ አንዴ እሺ
ይህም ሶስት ልወስዳለሁ። እሺ ሶስት ነው በስመ አብ እሺ ይሄ አስር ዜሮ አራት አርባ ዘጠኝ ሀያ ስምንት
ስንት አስር አስር ዜሮ አራት እሺ ዘጠና ሁለት ሰማንያ አይ ሶስት አይዘምሽ በሳሳ
ይህም ልወስድ ነው። እሺ
በቃ እሺ መልካም መልካም ደህና ቆይ እሺ መልካም ቀን።
ደውላለሁ ቻው